Hello
Hello ልንገርህ ሳሚ
እሺ ቆይ ወጥቶልኛል
Okay እሺ ንገሪ ንገሪ ሪፖርት ስለተያዘ ንገሪ እሺ የ customer ኡን ስልክ ልንገርህ መጀመሪያ የትኛውን
የየትኛውን መሰለህ ስልሳ ሰባት ዜሮ ዘ- ዜሮ ዘጠኝ ስልሳ ሰባት እሺ ያ ያ ዜሮ ዘጠኝ
እም፣ ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ
ሀምሳ
ዘጠና ሁለት ዘጠና ሁለት አርባ ሁለት
አርባ ሁለት የት ነው የሚሄደው?
የት መሰለህ የሚሄደው ቀራኒዮ አደባባዩ ጋር አዎ ቀራኒዮ አዎ፣ አዎ።
እና delivery fee ደግሞ መቶ ስልሳ ነበር መቶ ስልሳ ብር አዎ። ማታ አካባቢ ነው አ- አ- አስታወስኩት። እሺ ይሄኛው ሳ እም፣
ያ ወደ ማታ እሺ፣ አካባቢ ይሄኛው ስድስት ደግሞ- ሰዓት ምናምን።
እሺ ይሄኛውን ልንገርህ ነው እሺ ሰማንያ እሺ።
አምስት ሰማንያ ዘጠና ሁለቱ ደግሞ ዜሮ ዘጠኝ አስር
አስር ሰባ ሁለት
ሰባ ሁለት ሰባ አምስት ሰባ አምስት ሰባ ሁለት ሰባ ሁለት ቁጥር መቶ ማን ሀምሳ ነው?
ብር ነው። ከዛ ዘነበ ወርቅ DTZ
እዚህ ዜጋ፣ ያ። በቃ እነሱ። እሺ፣ አመሰግናለሁ። ቅድስት እ፣ ኦፍታይም ይስተካከላል። አይ፣ ይሄኛው አለፈ።
ያው ሞተረኛ አይደለም። አዎ
እሺ